ስለሚሰጡ ጤና ይስጥልን። ቤስት ቤት
ሰላም፣ እንዴት ነሽ?
ሰላም።
Okay፣ ትናንት withdrawal አድርጌ ነበር እናት።
አንዴ ጠብቀኝ።
እሺ፣ እጠብቅሻለሁ። ኧረ
Hello ሄላ አቤት።
Okay፣ withdrawal አድርጌ ነበር ትናንት። ሰላም፣ እንዴት ነሽ? ሰላም ነሽ?
ሰላም ነው አለን።
ኦኬ፣ አሁን ዊዛል አድርጌ የደወልክበት ነው ነበር።
የቤስት ቤት አዎ።
ቁጥር?
አዎ፣ አዎ። ዋን ዋን። ሄሎ አሎ፣ አሎ፣ አሎ፣ አሎ፣ ቤስት ራይት